ተመልሷል። ሁለት ሲቀር hello ጤናልን ችብችብ እንዴት ዋላችሁ?
ሰላም።
እ፣ ትናንትና ደውዬ ነበር እና እሺ እ፣ ይመለስልሻል ብላኝ ነበረ።
ምን ሆኖ ነው? fail አድርጎ ነው?
እ፣ አ- አይ አንደኛው እንኳን fail ያደረገው ተመለሰ። ዛሬ ይገቡልኛል ግን ሶስት ነበሩ። ሶስት group ኦች ውስጥ በስህተት የገባሁት ነበረ።
okay። ስለዚህ ያልተመለሰው እ፣ ምን ምን item አዎ።
ነበር? የምን item ነው?
የቀይ ስር፣ ጥቅል ጎመን፣ የቲማቲም
ስለዚህ የእነዚህ ማህሌት።
የሶስቱ አዎ፣ ማህሌት አሁን በደወሉልኝ ስልክ ነው
የሶስቱ አልተመለሰም።
አልተመለሰም። አዎ።
tomato፣ beetroot እና ሽንኩርት ነው ያሉኝ።
አዎ።
okay እሺ፣ check ላርግና መልሼ ልደውልዎት።
እሺ።
እሺ